Hello ቤርሳቤ ነኝ።
ቤርሳቤ ደህና ዋልሽ?
አለሁ። እንዴት ነህ?
ድንቅ ነኝ። order ሲ complete በይልኝ የሞተር
ስንት ነው order number ኡ?
order number ኡ ሰማንያ ስንት መሰለሽ? በስሜ አትገቢልኝም በእናትሽ load እያደረገች
እ ምንድን ነበረ ተቃራ ምንድን ነው ያልከኝ? ምን ሆነብኝ ነው ያልከኝ?
ኮምፕሊት ኮምፕሊት በይልኝ።
complete ማነው ስምህ?
ዘላለም መላኩ ይኸው መጣልኝ። ሰማንያ ስንት ነው?
አምስት አንሰኝ
ሰማንያ አምስት አስራ ዘጠኝ
on time ይስተካከላል። እሺ
እነግርልሃለሁ። የሚያስተካክሉ ከሆነ ያስተካክሉታል፣ አለበለዚያ complete ይባልልሃል።
አረ የሞተረኛ ነው የሞተረኛ ነው።
አሳውቅልሃለሁ ልጅ አለ
እሺ ቤርሳቤ